ነበሩ። ሄሎ አቤት።
ሰላም ነው?
ዋሽንግተን የሕክምና ማዕከል እባክዎትን ድምፆትን ከፍ አድርገው ያውሩኝ፣ እየተሰማኝ አይደለም።
እሺ፣ አሁን አይሰማም?
ምን ልርዳዎት? ሐኪም ቤት ነው። ምን ልርዳዎት?
የጆሮ የታምቡር እያመመኝ እና የጆሮ ሕክምና ሐኪም ሄጄ- አለን። ሐኪም እ የሚገባው ሰኞ፣ ሮብ፣ ዓርብ ማታ አስራ ሁለት ሰዓት ነው። ዶክተር ኦልያድ ይባላል። መጥቶ መታከም ይችላሉ።
የት አካባቢ ነው?
ቦሌ ሩዋንዳ።
ቦሌ አ ቦሌ ሩዋንዳ።
ቦሌ ሩዋንዳ።
አ
የጆሮ ታምቡር ነው ሕክምናውን ያከማል?
እንዳልኩት ነው የጆራ- የጆሮ specialist ዶክተር ነው። ታምቡር ይሁን ሌላ ነገር ይሁን እሱ ነው አይቶ check ማረ- ማ- አይ check አርቶ አይ አርጎ ነው የሚነግሮት። ስለዚህ በአካል መጥተው ይታዩ።
እሺ፣ ቦሌ ሩዋንዳ።
አዎ
እሺ።